ጤና ይስጥልን።
ጤና ይስጥልኝ።
ከቢጃ የጥሪ ማዕከል ለምደውለው ደንበኛችን ደላንታ እሺ።
ግሮሰሪ ነው።
አዎ አዎ አዎ የ- የቢጃ መለያ ቁጥር የያዘ አጭር የጽሑፍ መልእክት በስልክዎ ደርሰውታል?
ኧረ አለ እኔ እንጃ አላየሁትም። ልይ እንዴ?
የያዙ ልንገሮት ደንበኛችን እ- እሺ ቆይ እ፣ እሱ ጋር ቆይ ቆይ ቆይማ እሺ ቆይ ደንበኛችን እሺ እሺ እ፣ ደብተርሽ እ፣ እ፣ ስንት አልሽኝ?
ሀምሳ ስልሳ ሁለት አሳ ስልሳ ሁለት
ዜሮ ሶስት ሰማንያ ዜሮ ሶስት ሰማንያ ሰማንያ አዎ ደንበኛችን ይሄ የእርስዎ መለያ ቁጥር ነው
እሺ እሺ እሺ ለማሳወቅ ነው መልካም ምሽት ደንበኛችን እሺ እሺ አመሰግናለሁ።